hello
ሰላም ጤና ይስጥልኝ Best Bet
አቤት ከድሬዳዋ ነበር የደወልነው።
እሺ ዳግም እሺ ዳግም ምን ነበረ?
withdraw ሰው withdraw አድርገን ነበር እና እሺ ብዙ ብር ነበር እሱ ኳስ ሰጠው። እኛ withdraw አድርገንለት ነበር፣ ግን እምቢ አለ። እሱ ጋር ማለት በምን በ voucher
በ voucher
ስንት ብር ነበር?
ሰላሳ
እሺ Best Bet ቁጥሩን ትነግረኛለህ ወይ?
የ voucher ወይ ቁጥሩ voucher code ዋን ንገረኛ። approval 52 የሚጠይቅ ከሆነ check ላድርገዋል።
ሀምሳ ሁለት ሃምሳ ሁለት ዘጠኝ C ሰባ ስምንት ዘጠኝ T
ሰባ ስምንት
እሺ ሀምሳ ሁለት ዘጠኝ T ሰባ ስምንት ነው ያልከኛ።
አዎ
እሺ መቼ ነበር ያደረጋችሁት?
አሁን
ኮዱ አልመጣልኝም።
ኧረ አለኝ አለ አፍ ልካከልሽ እኔ
ሀምሳ ሁለት ዘጠኝ
ፒ ሰባ ስምንት ፒ ነው ያልከኝ?
ፒ ፒ አዎ ኦኬ እሺ ፒ አድርጌው ነው። እሺ approval ስለሚጠይቅ ነው approve አድርጌዋለሁ። እሺ
አ approve አድርጌዋለሁ። አሁን approval ይጠይቅ ስለነበር እሺ እሺ እሺ